ሄሎ
ሄሎ በደም ቆረ ድምጽሽ ጫሽ ማይ ነው።
ሜዳም ያለህበት ቦታ አይደለም?
አሁን ይሰማል። ይሰማሻል አንቺ?
እኔ ይስማኛል። አሁን አዎ። መጀመሪያ ማን የደወለልኝ?
እ
መጀመሪያ ማን የደወለልኝ?
እኔ ነኝ የደወልኩት። አሁን እነ ሶሲም እየወሉ ነው።
እሺ እነሱ ተነሳላቸው?
አልም ገና አልጠየኳቸውም። እየደወሉ ነው። ላይ ነው ያሉት። እየ ነው ያሉት አሁን።
እሺ እሺ።
ግን በጣም ልክ አይደለም ድምፁ።
ምንም አይሰማም?
በጣም ይቆራረጣል። ይሰማል፣ ግን በጣም ይቆራረጣል። ቀጥ ቀጥ ቀጥ ቀጥ ይላል።
እሺ እሺ
እ በራሴ ስልክ ነው።
እሺ። እዚህ መስመር ላይ ሆነና